በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያስመርጣል ጥሩ እንጨት ለምስም እንበቻ ሁኔት ምን ያስመርጣል ጥሩ እንጨት ለምስም እንበቻ ሁኔት እኔኑ ወዳጅም ነው ሞትን ሰወራና ጌታዬ ድንጋይ አሸከመኝ በጫንቃዬ በእኔ ብቻ ነው እንዳልለው ፊት በራም አሶ ጀመረ በእኔ ብቻ ነው እንዳልለው ፊት በራም አሶ ጀመረ እኔኑ ወዳጄ ምነው አንተ ያው ደሞ ያው ዘመናሪው ያደኩባት የኔ መሬት ማነው ለ የዳነ ያላት እኔ ልናገር የማውቃት ሀገሬ ጋራ ናት። እኔ ልናገር የማውቃት ሀገሬ ጋራ ናት። እኔኑ ወዳጄ ነው ደነደነ ሰውነቱ ተማምኖ መጣ በጉልበቱ መልካም ስጋውን የሚምረው ክፉ ሞት ብቻ ነው። መልካም ጉልበቱን የሚምረው ክፉ ሞት ብቻ ነው። እኔኑ ወዳጄ ምነው ኢየሱስ ክርስቶስ ሞተ ሰማይ አባቴ መስቀል ሳይለው መንፈስ ጉልበቴ ሰይጣን ዳቢሎስን ረግጬው በእግሬ በመንበረ ልቁም ቃልህን መስክር አንተ ለማምነው አልሰርቅም እያልኩኝ ሰረኩ እንደገና አልዋሽም እያልኩኝ ዋሸው እንደገና ተመልሼ ነበር ስህተቴን አርሜው አዋይ ሰው መሆኔ አጠፋው ደግሜ እባክህ ጌታዬ የልብ የልብ ስጠው በመንፈስ ጽናት ሰይጣን የልርገጠው እንዳልተጸጸትኩኝ ባለፈው ጥፋቴ
መልሼ ተሳሳትኩ ዋሸሁ ባንደበቴ ከተንኮል ከጥፋት ከኃጢአት ርቄ አስርቱ ቃላትህን ትእዛዙን ጠብቄ በምሕረትህ ልዳን በስምህ ልጽናና ማረኝ ይቅር በለኝ መሐሪ ነህና ታርሜ የነበረ ያለፈው ጠጥቶኝ ተመልሻ ጠፋው ሰይጣን አሳስቶኝ እባክህ አምላኬን አውጣኝ ከፈተና ገስጸ መልሰኝ ከጥፋት ጎዳና የለ ገብርኤልን ሰብ የለ ሙሴን ብትር ለእኔም ስጠኝና ዳቢሎስን ልስበር ታጥቦ ጭቃ እንዳልሆን በኃጢአት ቆሽሼ ማረኝ የኔ ጌታ መጣሁ ተመልሼ ሰይጣን ዳቢሎስ እየረረግጨው በእግሬ በመንፈስ ልጽና ቃልህን አክብሬ የሰማዩ ጌታ የምድሩ ባለቤት ልቤን መልስልኝ አድነኝ ከስህተት